ጤና ይስጥልኝ የሎቪዛ ጆሀና ነኝ። በኮም ላይ የጉዞ መረጃ አንስቶ።
ቅድም ደውዬ ነበርና እሺ
እንትኖቹን ተከትያቸው ነበረ።
የምን ፕሮሰስ ነበረ?
የስራ ነበረ ወደ ካናዳ እሺ እሺ
እና እስከ እንትን የሆነ መልጬ ምናምን ነገር ከዛ ኢሜል ምናምን ኢሜሌን ስልኬ ምናምን አስገብቼ እሺ GCKey ላይ ገብተው
አዎ ማለት እሺ።
ስራ መርጬ ምናምን ምናምን ማለት ነው።
Okay መጀመሪያ ለመፈለግ ስራውን ለመፈለግ
አዎ ስራውን ለመፈለግ ማለት ነው።
እሺ
እና ስራውን መርጬ ምናምን ነገር መጨረሻ ላይ invalid file ምናምን ነገር ይለኛል።
Okay እርስዎ የገቡት GCKey አካውንቱን እ, ዝም ብለው ከፍተው ነው ወይስ ደግሞ Job Bank ላይ ገብተው ነው?
Job Bank ላይ ገብቼ
okay ስለዚህ process ኡን በትክክል መሄዶትን እርግጠኛ የሆኑ መልሼ ልንገሮት process ኡን
እሺ ከአንቺ ጋር ከአዲስ ልሞክረው።
አዎ እ፣ ምናልባት መሀል ላይ እ, የተሳሳቱት ወይም ደግሞ miss ያደረጉት ነገር ካለ check እያደረጉ በዛው እንሞክረው።
እሺ ጉግል ላይ ልግባ።
አዎ ጉግል ላይ ግባና Job Bank dot gc dot ca ብለው ይግቡ።
Job Bank ብዬ
Job Bank dot gc dot ca እዛ ውስጥ Bank Job Bank dot gc dot ca ፒስ ፒስ እያደረኩ ነው።
Job አይ